hello ጤና ይስጥልኝ ቃል ኪዳን ቤት ምን ልርዳው?
ቃልዬ ሰላም ነሽ?
አለሁ ሰላም ነው እናስ እንዴት ነሽ?
አለን ምን ልርዳው?
የዘወት- የዘወትር ደንበኛቸው አላስገባልኝ እባክሽ። ሌላ ሀበሻ ላይ ምናምን ያስገባል። ቤት ምንድን ነው ላይ እ፣ ለመግባት ለመጫወት ለመግባት እንትን ነበር ወደ account ኤ አላስገባልኝ። አሁን ደውዬ ነበር ኔትወርክ ነው አለችኝ። ኔትወርክ ግን ሌላ ቦታ ላይ እገባለሁ። ሀበሻ ላይ ባሞት ያስገባኛል።
account አለክ አይደለ ኧረ አለኛው
እኮ ምንድን ነው የሚልክ ታዲያ login ስትለው አል- አል- login ስለው ነጭ በቃ ያሳየኝና እ፣ እቺ የምትሄዷ መስመሩ የለችም አዎ።
እሷን በፍጥነት ይዘጋትና ነጭ ነው የሚያሳየኝ።
እሺ browser ቀይረህ ትሞክረዋለህ
browser በሌላ
አዎ አዎ ምን ምን- ምን ብዬ ላውርድ?
ሲሆን ሌላ አሁን በምን ነው የምትጠቀመው Chrome ነው
በእንትን ነው በ Google በ Chrome እንጠቀም።
እኮ አሁን እንደዛ ወይ በኦፔራ ምናምን ቀይረህ ሞክረው እንጂ ይሰራል እሺ እሺ መልካም ምሽት
እሺ